ሄሎ
ማርሻ ቀዶ ሕክምና እሺ፣ ዘጠኝ ሰላሳ
ዜሮ ዘጠኝ ሰላሳ
ዜሮ ዘጠኝ ሰላሳ እሺ
አስር
አስር
ዝኑ አባ እ? አዎ እያያዝኩ እያያዝኩ ነው። ሰላሳ አስር ሄሎ hello ዜሮ ዘጠኝ ሰላሳ አስር እያያዙ ነው። ዜሮ ዘጠኝ-
አዎ እያያዝኩኝ ነው እያያዝኩኝ ነው።
እያያዙ ነው።
አዎ አዎ አዎ ቶሎ ቶሎ ንገሪኝ። hello hello